ማመለስ ጤና ይስጥልን። ዋሽንግተን ሕክምና ማዕከል።
ጤና ይስጥልኝ።
አቤት።
ኢኮና ኢሲጂ ያሰሩ ተብለን አለን እናንተ ጋር
ኢኮና ኢሲጂ አ፣
አለ ነው።
ዋጋውን ትነግሪኛለሽ እባክሽ? አምቡላንስ አላችሁ? ኦክሲጅን ላይ ናቸው።
አለ ዋጋውን እንዲነግሯችሁ reception ስልክ ልስጣችሁ። እዛው እሺ እሺ፣ ስልክ ያስ እናት ፈጠን በል ፍሬድ። እሺ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ።
ኢኮ ግን ዛሬ አይኖርም፣ ያው ዶክተሩ ስለማይኖር አሀ፣ መቼ ነው የሚኖረው?
የልብ ሐኪም በሚኖሩበት ሰዓት ነው እሱ ማድረግ የሚችሉት።
ነገ ይኖራሉ?
አዎ ነገ ይኖራሉ።
እሺ እሺ ጠይቋቸው በስልክ በሰጠዋችሁ ስልክ ለበለጠ እሺ እሺ thank you okay።